ሄሎ
ሄሎ ሄሎ፣ ጤና ይስጥልህ። ሄሎ ሄሎ፣ እሰማለሁ ይማል እሰማለሁ።
እሺ፣ ከውድ አባይክ manufacture የነበረ ምደውልሎት ቲክቶክ live ላይ ስልኮትን አስቀምጠው ነበር።
መቼ
ሄሎ
ሄሎ፣ መቼ ነው?
ከሳፊ ባጃጅ ቲክቶክ ላይቭ ላይ ኧረ ስልክ ጻፍኮ ነበር። አዎ፣ እውነቴ ነው፣ እውነቴ ነው፣ እውነቴ ነው። አዎ፣ ስንት ነው መሸጥ ዋጋ? ብቻዬን ስለሆነ የት አካባቢ ነክ?
አሁን የመጀመሪያ ማለት ነው ስልኩ ላኮ ስድስት ሰዓት ምናምን እ
እሱ ስንት ነው መሸጠው?
እኮ የት ነው የምንኖረው? አሁን ኤጀንት ስላለን አሁን ወደ ላይ ክፍለ ሀገር።
ስሙ ምን በላይ ጻፋለሁ።
ሄሎ
ሰላም